ጤና ይስጥልኝ አርሲ ሞሌ ሴማ ኮሙሉር ዳውት
በእንትን በአሪፍ ፔይ ከቴሌ ብር ጃምቦ ቤት ላይ ማለት ነው መቶ ብር ዲፖዚት አድርግቼ ነበር። አላረገልኝም። አየር ላይ ያስቀርታል።
እሺ መቼ ነበር የሞከሩት?
አሁን
እሺ ደንበኛችን ቴሌብሮት የተመዘገበ አሁን በደወሉበት ቁጥር ነው።
አዎ፣
እሺ ስምዎትን ይንገሩኝ።
ዳግማዊ ዳንኤል።
እሺ ደንበኛችን የሰጡን መረጃ በእኛ በኩል መዝግበናል። አሁን ደግሞ በምንሰጥዎት ስልክ ቁጥር እርስዎ screenshot አንስተው ቴሌግራም ላይ ላኩልን።
ልክ ያለው ሀሪፍ ፔይ ቴሌግራም ላችሁ ላይ ልከው ልከዋለሁ።
ልከውታል። እሺ ማን በሚል ስም ነው የላኩልን? ማን በሚል ስም ነው የላኩልን? የእርስዎ ማለት ነው። ቴሌግራም ስምዎት አሜን ጌታ ነው የሚለው። ከዚህ በፊትም ስላላኩ ያወጣዋል መሰለኝ። ይኸውስ በዚሁ ስልክ ነው።
እሺ በዚሁ ስልክ እሺ፣ ዳግማዊ አይደለ ያሉን? አዎ ገብቶልናል። የላኩት screenshot ነው የሰጡን መረጃ ይዘን ለሚሰሩ ክፍሎች እናስተላልፍሎታለን። እንዴ ይሰማውታል? ይሰማውታል? ለመያዝ አዎ እሺ፣ መረጃዎችን እናስተላልፍሎታለን። ተስተካክሎ እንዳለቀ እኛ ደውለን እናሳውቅዎታለን። እሺ፣ ሌላ መረዳዎት ነገር አለ?